ሄሎ ጤና ይስጥልን ቤት ረዴት ነው ሮ- ፕሮቴስታንት በላ አስቀድምም ደውዬ ነበረና ምበረው እምቢ አለኝ።
ን- ምንድን ነው የሚለው ወንድሜ
ካው ምንም እኮ አይልም። ካወጣሁት በኋላ ድጋሜ እዛው ላይ ይመለሳል።
እ?
ይኸው ውትበረው ካ- በኋላ ምንም አይለኝም። እሺ ኦልሬዲ ከአምስት ደቂቃ በኋላ ይገባልሃል ብሎ እሺ ብሩን ድጋሚ የቤስት ቤት አካውንት ላይ ይመለስብኛል።
አ፣ ትንሽ ጠብቀው እሺ connection ነው እንጂ system ኡ እየሰራ ነው እየሰራ ትንሽ ነው።
ጠብቀው እሺ
እሺ እሺ እሺ እሺ፣ አመሰግናለሁ። ያ ችግር የለውም